hello ጤና ይስጥልኝ ቅድስት ነኝ አቤት ቅድስት እንዴት አደርሽ?
ሰላም እንዴት አደርክ?
እግዚአብሔር ይመስገን። ሰላሳ ዘጠኝ ሀያ ሶስት
ሰላሳ ዘጠኝ ሀያ ሶስት ሀያ ሶስት እሺ ምን ሆነብህ?
customer ኡ ስልክ እያነሳልኝ አይደለም። ረዥም ማነው ስምህ?
ፍቃዱ እ ፍቃዱ
ማን አልከኝ አባቴ?
ፍቃደ ፍቃደ እሺ እሺ እዚህ check እናደርግልሃለን ከአስር ደቂቃ በኋላ መልሰህ ደውልልን።
ልሽ አስኝልኝ